ሄሎ ሰላም ነው
ሰላም ነው፣ እንዴት ነው?
አለን። እንትን ወደ ልጅ ጋር የሚወጣ መኪና አለ። አሁን
የት ነው?
ከ- ከጭናክሰን ከ- ከውጫሌ
ጅጅጋ ነው ያለኸው?
አይ ወደ ውጫሌ ነው?
No ወደ ጅጅጋ ነው የምሄደው። ውጫሌ ነኝ ያለሁት።
እሺ ቁጥራቸውን ልንገርክ፣ ዜሮ ዘጠኝ
እሺ ቆይ አሁን ዜሮ ስለ አርባ አራት
አርባ አራት ዜሮ ዜሮ
ዜሮ ዜሮ ስልሳ ዘጠኝ ሀያ ስምንት
ስልሳ ዘጠኝ ሀያ ስምንት አ አመሰግናለሁ።
እሺ